Hello?
Hello?
Is it, uh, አቤት Television.
ጤና ይስጥልን። Best Bet ነው።
ላኩልሽ እኮ ቅድም ተናግረን ነበረ። ላክ- በቴሌግራም screenshot ላኩልሽ።
አዎ አባቴ ብዙ ሰው ስለሆነ የሚደውለው ምንድን ነበረ ጉዳዩ አ፣ ሁለት ሺህ ስምንት መቶ ብር withdraw እያደረኩ ማለት ነው።
እ? እ?
ሶ- ሁለት ሺህ ስምንት መቶ ብር ከዕለት ዕለት ላይ እሺ withdraw እያደረኩ ነበረ ከአስራ ሁለት ቀን በፊት እሺ በዚህ- በዚህ ወር አንደኛ
እሺ አንደኛ ወር ላይ October one ነው ስንት ብር ነው ሁለት ሺህ ስምንት መቶ ብር እ?
ሁለት ሺህ ስምንት መቶ ሁለት ሺ ሰባት መቶ አ፣ ወደ ቤት ቤት አስገብተው ነው ከቤት ቤት አስወጥተው ነው አባቴ withdraw ለማድረግ ነበረ በሰንት ላይ ነበረ ያወጣሁት።
withdraw ነው እሺ አ፣ እሺ ያው ቤት ቤት account አንዴ ንገሩኝ አባት በዚህ ነው ዘጠኝ አስራ አምስት
እሺ ዘጠኝ አስራ አምስት ዘጠና ስምንት እ?
ዘጠና ስምንት ድምፆች ትንሽ ርቋል እባክዎ ትንሽ ድምፆን ከፍ ላይ ያደርጉ ይችላሉ አባቴ እሺ ይሰማል ዜሮ ዘጠኝ አልኩሽ እሺ ዜሮ ዘጠኝ አስራ አምስት አስራ ስምንት ዘጠና ዘጠና ስምንት ዘጠና ስምንት ነው እሺ ዘጠና ስምንት ሰማንያ አስራ አራት
እ ሰማንያ ሰማንያ አስራ አራት እሺ መቼ ነበረ?
በአንድ አርግ ከዚህ ጋር በ October አንድ
እሺ ዜሮ ዘጠኝ የሚልም account አላችሁ። በየትኛው ነው የምገባው? ዘጠኝ በሚለው ነው ዜሮ ዘጠኝ በሚለው ነው?
በዜሮ ዘጠኝ በዜሮ ዘጠኝ እሺ በዜሮ ዘጠኝ ነው።
አዎ ይሄ እሺ እሺ እሺ ሁለት ሺህ ሰባት መቶ ብር ነው አይደል?
ሁለት ሺህ ሰምቶ ነው አይቼ።
እሺ ትንሽ ታገሱ። እሺ load እያደረገ ስለሆነ ነው።
እሺ አባ እሺ እሺ መስመር ላይ ጠብቆኝ።
እሺ
Hello አቤት ይዘ አሉ አይደለ? ይቅርታ እሺ፣ ይቅርታ ስላቆየሁት እየፈለኩ ስለሆነ ነው። እሺ እሺ ብዙ ጊዜ ደውያለሁ ገባሽ አስ- አስራ አራት ቀን ሙሉ እየደወልኩ ነበር።
ችግር የለውም። ያው load እያደረገ ስለሆነ ለዛ ነው። እሺ እስኪ አውጣ ድረስ ነው። እስኪ አውጣ ድረስ ነው። እስክፈልገው ድረስ ነው።
እሺ እሺ አይ-
ዜሮ ዘጠኝ በሚለው ነው በአንድ እያወጣ አይደለም። ለዛ እኮ ነው አዎ ይሄ
ዜ- ዜሮ ዘጠኝ በሚለው ነው አይደለ? በአንድ ግን እነ- በሁለት ሺህ ሰባት መቶ አላመጣልኝም። ለዛ ነው
አዎ ዜሮ ዘጠኝ አስራ አምስት ብሎ ነው አዎ አሎ
እሺ እሺ፣ አንድ ይጠብቁኝ። ይቅርታ።
አይ፣ አንድ ልንገርሽ የ- የላኩልሽን screenshot አይተሻል አይቼ
ተስቻለሁ።
አይ- አይ screenshot ኡ
ምን አልከኝ አባት?
screenshot ሊክል ይችላል በቴሌግራም አይዞሽ ሀያ ምኑን ነው የላክልኝ?
ስክሪንሾቱ የምኑን ስክሪንሾት?
አይ ውስዳው ያደረጉት ና ወደ ቤት ቤት ነው ያስገባኸው እንዴ አባት? withdraw ነው አላልከኝም ወስደው አልኩ ውስዳው ጎሽ አልኩ እ ወስዳው ብዬሻለሁ
እሺ እኮ withdraw እኮ ነው እየፈለግኩሎት ያለው። screenshot አያስፈልግም፣ ችግር የለውም። እሺ እታገሻለሽ እሺ እሺ፣ አንዴ ቆይ ጠብቁኝ። load ያደረገ ስለሆነ የአንድ የቆየ ስለሆነ እየፈለግኩኝ ነው ያለሁት። እሺ አባቴ።
እሺ አባ እሺ እሺ እሺ፣ መስመር ላይ ጠብቁኝ። ይቅርታ።
እሺ እሺ
ሁለት ሺህ ሰባት መቶ ነው አይደለ?
አይ አዎ ገብቷል እኮ እንደገባ ነው ተ- እዚህ ጋር transaction ኡ የሚያሳየው አባቴ። በአንድ አልተ አልገባሁለትም እሱ አልገባልኝ ይገባልኝና መቼ ደውልሽ ነበር
እኮ እዚህ ጋር አይ system ላይ የሚያሳየው ይኸውልሽ ይኸውልዎት ከወደ ቴሌብር ዜሮ ዘጠኝ አስራ አምስት ዘጠና ስምንት ሰማንያ አስራ አራት ወደሚል ቴሌብር account እንደገባ ነው። ይሄ ቴሌብር account ኡ ልክ ነው?
እና አልሽ አ- አራት ቀን አሁን ላይ እሺ አይ አይደለም፣ የቴሌብር account ኡን አንዴ እርግጠኛ ይሆኑልኝ። ያስገቡበት የቴሌብር acc- account ስንት ስንት ነው? Hello hello፣ አቤት።
ዜሮ ዘጠኝ አስራ አምስት ብዙ ቁጥር እኮ ንገሩኝ፣ ንገሩኝ፣ ሙሉን ንገሩኝ። ቁጥር ተሳስተው ሊሆን ስለሚችል ንገሩኝ።
ዜሮ ዘጠኝ አስራ አምስት እ ዘጠና ስምንት እ ሰማንያ አስራ እ ሰማንያ አስራ ወደሚል ነው።
አዎ
እሺ balanced ነው የሚያሳየው፣ ግን እ፣ እርስዎ አሁንም አልገባልኝም ካሉ እናሳውቅሎታለን ለ SantimPay። እሺ
ስንት በይ ደወልኩት ማናጀር ነው እ ማናጀሩ አሁን ቅድም ያ- አ- አናገርኩት የ SantimPay አዎ ይቴ እሺ
ሰጠት እና እና ምን አለኝ የሆነ እኔ- ደውላለሁ አለ መልሶ- በስ በስካ መልሻለሁ ብሩን
መልሻለሁ። አይ approve ቢደረግ እኮ ያው system ላይ የሚያሳየን ነበረ። ለዛ ነው እ፣ ከእነሱ በቃ።
side approve ስላልተደረገ ነው። እሺ እሺ ደውልታለሁ አለች።
አሁንም እንትን እንላቸዋለን፣ እናሳውቅልሃለን። እሺ እሺ አመሰግናለሁ እሺ እኛም እናመሰግናለን። መልካም ምሽት።